እየደወልሽ ነው? እየደወልሽ ነው? ሄሎ ጤና ይስጥልኝ።
አብሬስትል ከችብችብ ነበረ የምንደውልበት።
Okay። እስኪ account create በተደረገበት ስልክ በዛ እንትን ደውሉ። እኔ ደሴ ነው ያለው፣ Okay። እሱ ካገ ሀና ማርያም ነው ያለው። በቃ ላኩለት።
እሺ እሺ እሺ ይደውላችኋል ወይ ደግሞ እሺ፣ ወይም እሺ ሞባይል ደውልልን።
ሞባይል ቁጥ- ሞባይል ቁጥር ወይ ላኩልኝና እልክለታለሁ። እሱ ይደውላል።
እሺ እሺ እሺ፣ እናመሰግናለን። መልካም